ጤና ይስጥልኝ።
hello hello፣ ሰላም ነው? hello ሰላም ነው?
አይሰማም?
አይሰማም? ይሰማኛል። አሁን ሁሉ ስፖርት ነው የምንረዳሁት።
አዎ account ልከፍት ብዬ ነበር ሁሉ ስፖርትና አጋጣሚ የስልክ አሁን ነው የከፍተው የተጠቀመብን ምናምን እያለኝ እና እስቲ check ታድርግልኝ።
እሺ የ login የሚለውን የስልኮትን ያስገቡና
አሁን አው ክፍቴ ነበርና አሁን SMS መጥቶ ነበር ግን expired አልፏል። እንደገና ያልከፍተው ብዬ ነበር እኮ login የሚለው ላይ ይግቡና ስልኮትን ካስገቡ በኋላ ከስር forget password የምትላለች እሷን እንኳን አዲስ password ያስቀይሮትና ያስገባውታል።
ኦ forget ልበለው? እሺ እሺ